ጤና ይስጥልን ተክላይ ማቀርባለሁ ሆስፒታል
አብሮ ይስጥልን። ከ Arif Pay ነበር የምደውለው።
ከየት ሄሎ አሪፍ- ከ Arif Pay አሪፍ POS machine ከ Arif Pay አ- እ፣ እሺ ቆይ አንዴ እንካ ሚካኤል የእናንተ
hello ሄሎ፣ ጤና ይስጥልን።
ጤና ይስጥልኝ።
ጤና ይስጥልን። ይሰማናል።
እሺ፣ ከ Arif Pay ነበር የምደውልሎት።
እሺ፣ POS machine ኑ ላይ transaction እያየን ስላልሆነ ምናልባት ያጋጠመው ችግር ካለ ለመጠየቅ ነበር።
እ፣ እሺ፣ ቆይ check ላድርግልሽ።
እሺ እሺ፣ እሺ፣ ጠብቆ እሺ፣ መስመር ላይ በዚህ ስልክ ልደውልልሽ? እ?
መልሰው ሲደውሉ ዘጠና ሶስት ዘጠና አምስት ዘጠና ሶስት ዘጠና አምስት ላይ ደውሉልን። መልሰው ሲደውሉልን ዘጠና ሶስት ዘጠና አምስት
ዘጠና hello፣ አዎ ዘጠና ሶስት ዘጠና አምስት ይስማል ዘጠና ሶስት ዘጠና አምስት ማን ልበል? ስም ማን ልበል?
ዘጠና ሶስት ዘጠና አምስት ላይ ቤዛዊት እሺ፣ ስም ማን ልበል?
ብለው ሲደውሉ ማለት ነው።
እሺ፣ ቤዛዊት እሺ።
እሺ፣ አመሰግናለሁ።